ኃይለ ሰላም ጤና ይስጥልኝ ገበያ
hello ጤና ይስጥልን።
ሰላም ጤና ይስጥልኝ hello አለን የኔ መቤት አቤት የኔ መቤት አሁን አሁን የሆነ ጥያቄ ድርገበያ ላይ ማለት ነው እሺ ድርገ- ድርገበያ ላይ የሆነ ጥያቄ ነገር እ፣ አቅርበው አባይ ቲቪ ላይ የሆነ ጥያቄ አቅርበው ማለት ነው የሰከላ ተወላጅ ምናምን ነገር የሆኑት የማን ናቸው የሚለው ሁለት ቁጥር አቶ በላይነህ ክንዴ ለማለት እ፣ መልስ ልሰጥ ነበረ እምቢ- እምቢ አለኝ።
እሺ የጥያቄውን ትክክለኛ ምላሽ ነው ብለህ የምታስበውን ስልሳ ሁለት ሀምሳ አንድ ላይ text አድርግ ትክክለኛ ምላሽ ከሆንክ እኛ ደውለን እናሳውቅሃለን እኮ ስልሳ ሁለት ሀምሳ አንድ ብዬ እንትን ስለው ት- የ- ትክክለኛ ምን ብዬ ነው የምጽፈው?
ስልሳ ሁለት ስልሳ ሁለት ሀምሳ ሀምሳ አንድ አንድ ላይ ማ ብዬ እ፣ ስልሳ ሁለት ሀምሳ አንድ ላይ እ፣
ስልሳ እሺ።
ሁለት ሀምሳ አንድ ላይ normal text ነው የምትልከው። መደወል ወይም ቁጥሩን መሙላት መላክ ሳይሆን በ text ስልሳ ሁለት ሀምሳ አንድ ላይ የጥያቄውን ትክክለኛ ምላሽ ነው ብለን የምታስበውን text አድርግ። እንዳልኩ ምላሽ ቁጥሩን?
ከሆንክ እኛ ድጋሚ ደውለን እናወራለን። አዎ አዎ ቁጥሩን ነው።
ቁጥሩን ቁጥሩን ነው የሰውየውን ቁጥር ብቻ
ቁጥሩን ብቻ አዎ፣ okay።
ምላሹን ሳይሆን ቁጥሩን ብቻ እ፣ okay ቀ- ቀ- የማስቀድመው ስልሳ ሁለት ሀምሳ አንድ ነው አዎ ስልሳ ሁለት ሀምሳ አንድ ላይ የጥያቄውን ምላሽ ብለን የምታስበውን ቁጥር text አድርግልን ወይም ደግሞ ላክልን በ text በ normal text የማስቀድመው ቁጥሩን ነው ስልሳ ሁለት